ጤና ይስጥልኝ ለ support ነው እባክዎ ምንድነው?
ጤና ይስጥልኝ እባክዎትን በ aviator game ሂሳቡ withdraw አርጌው እስካሁን አልገባልኝም ብዙ ጊዜ ጠይቄ ነበር።
ቴሌግራም ላይ ልከዋል?
አዎ ልኬዋለሁ ግን ጠብቁ ጠብቁ እስካሁን ምንም መልስ የለም።
ሲስተካከል እናሳውቅዎታለን በትዕግስት ይጠብቁ።
okay ስንት ነው የሚጠበቀው? ቆየ እኮ አንድ ነገር እኮ እንትኑ ተዘግቶ ከሆነ ማ- ማ- ማወቁ ጥሩ ነው ቁርጡን ማወቁ ካልሆነ ግን almost አልተዘጋም።
ሳምንት technical አልፎ- የሆነ ችግር ገጥሞን ስለነበረ ነው። ሲስተካከል እናሳውቅዎታለን በትዕግስት ይጠብቁ።